ደንስ ጋር ምን
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት፣ አብሮ ይስጥልኝ።
ከችፕችፕ ነበር የምደውልዎት።
እሺ፣ order አድርገው ያልመጣ አይተም ነበሩት?
አዎ፣ ምን ነበር?
ሽንኩርትና ድንች።
ሽንኩርትና ድንች።
አዎ፣ እሺ፣ እ፣ ሽንኩርቱ grade C ነው በሀያ አንድ order ያደረጉት።
አዎ፣ ሁለቴ ነው ያደረጉት። አስራ አንድ ኪሎ አለ። እ፣ OK ሁለት- አስራ አንድ ኪሎ ሁለቴ አስራ አንድ ኪሎ ነው ወይስ አንድ አስራ አንድ ኪሎ ነው ያልመጣል?
አይ ሁለት ሳይሆን ሁ- ሶስት ሶስት ኪሎ አምስት ኪሎ እም፣ እና ሶስት ኪሎ እም፣ አስራ አንድ ኪሎ አንድ አስራ አስራ አንድ ኪሎ እሺ ሽንኩርት።
እና ድንች አይደለ?
አዎ እሺ ነገ መቀበል ይችላሉ? ነገ ል- ል- ልልክ አዎ አዎ ነገ እችላለሁ ስራ ቦታ እሺ፣ የት ነው ልጋ?
location ኡ?
ሰሚት ሁለተኛ በር እሺ ነገ አንበሳ ጋራዥ።
እንልክሎታለን።
እሺ እሺ እሺ መልካም ምሽት።
ከ- የስራ ሰዓታችን ቢሆን ደስ ይለኛል ማለት መ- ይሄ እስከ ሰዓት ድረስ ምናምን ቢመጣ አዎ አይ ይመጣል፣ ስለሚያውቁ እነሱም ይመጣሉ።
እሺ እሺ እሺ መልካም እሺ፣ ምሽት።
አመሰግናለሁ። አሜን።